እሷ የኔ ፍቅር እና የኔ ሸጋ የነጋው ሳይጨልም የኔ ሸጋ ሌቶ ሳይነጋ ከተመቸሽ ውዷ የኔ ፍቅር እና የኔ ሸጋ የነጋው ሳይጨልም የኔ ሸጋ ሌቶ ሳይነጋ ኧረ ፍቅር ፍቅር ኧረ ፍቅር ሸጋ የነጋው ሳይጨልም የመሸው ሳይነጋ ባማረች በቅሎ ባጌጠች በቅሎ ላሰርግተሽ ፍቅር በይ ቶሎ ነይልኝ የኔ ሸጋ ነይልኝ የኔ ሸጋ ነይልኝ የኔ ሸጋ ነይልኝ የኔ ሸጋ ነይልኝ የኔ ሸጋ ነይልኝ የኔ ሸጋ ከተመቸሽ ውዷ የኔ ፍቅር ነይ የኔ ሸጋ የነጋው ሳይጨልም የኔ ሸጋ ሌቱ ሳይነጋ ከተመቸሽ ውዷ የኔ ፍቅር ነይ የኔ ሸጋ የነጋው ሳይጨልም የኔ ፍቅር ሌቱ ሳይነጋ ኧረ ፍቅር ፍቅር ኧረ ፍቅር ሸጋ የነጋው ሳይጨልም የመሸው ሳይነጋ ጌታቦ ባጌጠች በቅሎ But